ሄሎ
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
መልሼ ደወልኩሎት ከችብችብ አሁን አውርተወኝ ነበር።
ችግር የለውም። አዎ አዎ። እሺ አራቱንም ተመላሽ እናደርጋለን። ከቻሉ ፎቶ አንስተው ቴሌግራም ላይ ይልኩልኛል።
እሺ ዴቷን ሙሉዋን አንስተው ፎቶ ይላኩልኝ።
Okay። አንደኛው ግን ተከፍቷል።
አዎ Unfortunately ችግር የለውም። ማለት ያው የእኛ ስተት ስለሆነ የአራቱንም ተመላሽ እናደርጋለን። ብሩ እሺ እሺ ስልክ ቁጥር ልንገሩት።
እሺ ቴሌግራሙን ምልክበት እሱን እስክሪብቶ ስጠኝ። እሺ ዜሮ ዘጠኝ አርባ አራት
ዜሮ ዘጠኝ አርባ አራት አስራ አንድ ወይ ስልክ ላይ ልጻፍ።
ችግር የለውም
እሺ ዜሮ ዘጠኝ አርባ አራት አስራ አንድ አስራ አንድ ዜሮ ስድስት
ዜሮ ስድስት ኦሌ okay አለ መሰለኝ እና ዜሮ አራት አሉት።
ዜሮ አራት አዎ አዎ already ስለዚህ እሺ እዛ ላይ አሁን ይላኩልኝ።
okay እሺ ፎቶ እሺ አንስቼ እ እሺ።
ቴሌብር አሉት አይደለ? ሙሉ ለእርሶ ነው አለ።
ተመላሽ የምናደርገው የአራቱንም።
ችግር የለውም ችግር የለውም እሺ አካፍላለሁ ከዛ እሺ እሺ እሺ፣ እናመሰግናለን። መልካም ቀን።